ሄላ ሄላ ሄላ ሄሎ ሰላም ጤና ይስጥልኝ።
ሰላም።
እሺ እማዬ አላለቀም። እሺ
እ እሺ መቼ ልጠብቅ? ተኝቶ ሲያልቅ ነበር። እ?
ሲያልቅ እነሱ ወደዚህ ሲያመጡ ይደወልልሻል፣ ራሳቸው ይደውላሉ።
እሺ፣ እሺ እናት thank you